Hello? Hello?
Is someone?
Is someone?
ታክሲ ፈልጌ ነበር።
የት?
እም፣ ሪፈራል ሆስፒታል አ?
ሪፈራል ሆስፒታል
ጨዋታ ነው እንደያዛችሁት? አሁን ደውላችሁ አልነበር እንዴ?
ማ
አሁን በሌላ ቁጥር ደውላችሁ ነበር። አይ ይሄ የስራ ስልክ ነው የኔ እናት።